hello ጤና ይስጥልኝ ዋሽንግተን medical center እባክዎ ምን ልርዳዎት?
ሰላም እንዴት ነህ? እንትን ሰላም።
ፈልጌ ነበር። የስኳር specialist አላችሁ እንዴ?
የስኳር specialist እ አለ okay የዋናውን medical reception ስልክ ልስጦት እና እነሱን inform ያደርጓቸው።
ስም
hello ንገረኝ።
ዜሮ ንገረኝ ዘጠኝ ስልክ።
ሰማንያ ስምንት
ሰማንያ ስምንት እ ሰላሳ ሶስት እ ሰማንያ ዘጠኝ ሰማንያ ዘጠኝ
እሺ፣ ተጨማሪ አለ ወይ?
በቃ ይሄኛው ስልክ ቁጥር ነው። በዚህ መስተናገድ ይችላል።
thank okay እሺ፣ መልካም ቀን